መሰረ ነኝ።
hello መሰረት ወይ ሰላሳ ስድስት ሀያ አንድ ስንት አልከኝ?
ሰላሳ ስድስት ሀያ አንድ ሰላሳ ስድስት ሀያ አንድ ምን ሆነብህ?
ከፒዛ ሀት ነው ብር የለኝ ስትል ነው ስም ማን ነው?
ብሩክ ሩክ አንዴ ጠብቀኝ እሺ።
እሺ።
ሩክ ነህ?
አ
ሩክ ወጥቶልሃል? እሺ እሺ እሺ